ሰላም ሰላም ሰላም ችብችብ ሰላም ነው።
እግዚአብሔር ይመስገን።
እ አዝዤ ከአርብ ያዘዝኩት እ አቮካዶ ነበረና እሺ
ትላንትም ለትላንት እንትን ብዬ ለዛሬ ጣልኝ።
ይሄ አንተ ነው ነበር ዛሬ አዎ እሷን የደወለልኝ ሰው የለም።
እሺ አንዴ
ስልክ ልካልኝ ነበር ቅድም፣ እሱ አይደለም።
ምን
አስራ ሁለት ቤት ስልክ ሹፌር ብላ ሰታኝ ነበር እኔ ያለው ማለት ነው።
ኦኬ ተሰጥቶት ነበር ማን ነበር ስሙ
ሳራ
ሳራ ያው አዎ አስራ ሁለት ደርሰን እንዴ እሱን ያዘው ለምን ከምን ቼክ አድርጌው ያው ወይ እ ቆይ እሺ አንዴ ይቅርታ ልደውልልህ እሺ